hello ሰላም ጤና ይስጥልኝ መስት ቤት እንዴት ነው? ሰላም ነው?
እግዚአብሔር ይመስገን ሰላም ነው።
አ- አንድ የወደቀ ነበረና አንድ የተራዘመ ነበረ።
እሺ cashier code ኡን ንገረኝ እስቲ።
አስራ ሶስት ሀምሳ አንድ
እሺ
ሰባ አምስት ሰማንያ ስድስት እም እም ሰባ አምስት ሰማንያ ስድስት አስራ ሶስት
ሰባ አንድ ሰባ አምስት ሰማንያ ስድስት ሰማንያ ስምንት ሰማንያ ስምንት
ሰማንያ ስምንት አይደል መጨረሻው?
አ አ አስራ ሶስት ሰባ አንድ ሰባ አምስት ሰማንያ ስምንት ሀምሳ አስራ ሶስት ሀምሳ አንድ ሰባ አምስት ሰማንያ ስምንት ሀምሳ አንድ ነው ያልከኝ።